hello አቤት የኔ እኔ የገባሁበት የኔ ዲሽ ካንተ ነው አይደለ?
አዎ አዎ አሁን login ያልኩበት አዎ እኔ እኔ shop አይደለሁም ሌላ ቦታ እኔ ሰው ሌላ ሰው ነው ያለው እዛ እሺ። ግን የኔ ዲሽ እኮ መጨረሻው ሰላሳ ነው የሚለው እና እስኪ check መጨረሻው ታደርግልኛለህ?
ስምንት- መጨረሻው ሰላሳ አምስት በሚለው ነው የገባሽው?
መጨረሻው ሰላሳ አስራ ስድስት ስልሳ አርባ አምስት ሰላሳ ሶስት ሰላሳ አረ የኔ እኮ አስራ አምስት ሰላሳ ሰባት ሰማንያ ስምንት ሰባ አራት አስራ አንድ ነው።
እሺ ቆይ አንዴ።
ቢኒያም በሚለው ነው የገባሽው? ቢኒያም የጅማ agent
አዎ ግን ሀምራ- እ፣ በአንተ ነው የገባሁት ሀገረ ማርያም በሚለው እኮ ሀገረ ማርያም አዎ።
እሺ ቆይ ይሄንን ላጥፋውና አሁን ሲመጣ accept ይበሉ እንጂ እሺ
hello ሰላም ጤና ይስጥልን Best Bet ወደ ሰማንያ ስምንት ዜሮ አራት ይደውሉ